ጤና ይስጥልኝ ጉዳይ ሀና እባላለሁ ምልክት ነው።
ይዘልኝ ርፍ አንዲት ይዘልኝ ነበር ላለመመስገን ሌላው አቤት አይሰሙ ጉድ ማለት
ርፍ አንዲት ይዘልኝ
ይቅርታ ግን ድምፆት በጣም ይቆራረጣል እና የሚሉትን እየሰማሁ አይደለም።
ወረፋ እንዲይዝ ነበረ
ይቅርታ የምን ወረፋ ነው?
የስራ
እሺ ስራ ፈልገው ነው የደወሉት?
እ?
ስራ ፈልገው ነው የደወሉት?
አዎ እሺ ሙሉ ስምዎን ይንገሩኝ?
እ፣ አልማዝ አልማዝማ hello